ጤና ይስጥልኝ hello ቪዛ ሚልኪ ነኝ። እባክዎ ምን አይነት የጉዞ መረጃ ልስጦ?
የቱርክ እንትን ኤምባሲ ኢሜል ብያት ነበር የቱኒዚያ ላከችልኝ። እሺ የቱርክ ንገሪኝ።
የቱርክን ኢሜይል ነው የፈለጉት?
አዎ
እሺ ያ የጻፉ ነው ልንገሩት።
አዎ እሺ ኤምባሲ እሺ
dot አዲስ አበባ እሺ at
እሺ mfa
at M MFA እሺ dot GOV
dot GOV እሺ dot TR
እሺ ስልካቸውን ይፈልጋሉ?
እሺ አዎ ስልካቸውንም እሺ ያዙ ዜሮ አንድ አንድ ስድስት ዜሮ አንድ አንድ ስድስት ስልሳ አንድ እሺ ሀያ ሶስት እሺ ሀያ አንድ
እሺ አመሰግናለሁ። እሺ እሺ ሄሎ ብዛ ስለደወሉ እናመሰግናለን። መልካም ቀን ለሁላችንም